ሄሎ ጤና ይስጥልን ቤት
አብሮ ይስጥልን።
አለን አለን ሰላም ነው?
ይመስገነው።
እሺ ምን እንርዳዎት?
ማን ተስፍሽ ጄሪ ምናምን አሉ?
ተስፍሽ አለው።
እሺ ተስፍሽ ካገናኝ
እሺ ማን ልበል ያንተ ስም?
ዳዊት ዳዊት
ሄሎ
ተስፍሽ ዴቭ እንዴት ነው?
እንዴና አባቴ ሰላም ነው?
ይመስገነው።
አለን አለን።
እንትን ነበረ በእናትህ ባለፈው የጫንካት ልጅ ያራለች አ እሺ
ልጁ ካሸር አገባቡን አልቻለበትም እና ላጥርኝ እንዴ?
እ፣ ገብተህ ሴቭ አድርግለት ፓስወርዱን ምናምን ብዬ ነው እሺ የት ነው ሾፑ?
ብሬ የሚለው እንትን እ፣ አዎ ብሬ የሚለው shop በቃ username እና password ኡን ላክልኝ እገባለሁ።
username እና password ኡን ያንተ ላይ ልላከው ቴሌግራም ላይ አዎ support ወይ ደስ ያለው ወይ support አይ support ላይ ላኩ የኔ ቴሌግራም ይለኝ እዚህ ጋር በቃ support ላይ ልላክልሽ እሺ፣ እሺ።